ጤና ይስጥልኝ አበባ።
hello ሰላም ነሽ?
ይስጥልኝ።
የማሊባባ
አዎ ማሊባባዎች
okay። እሺ። እንትን ዶልፊን ይኖራል እንዴ? ባንክ ያለው
እ
ባንክ ያለው ዶልፊን ባንክ ሳይሆን ባንክ እናመቻቻለን።
እ፣ እኮ እስከ ምን ያህል
ዶልፊን ሁለት ሺ ስምንት አለን እ፣
ሁለት ነጥብ አምስት ስለሚባለው አንድ ሚሊዮን እናመቻቻለን። አንድ ነጥብ አምስት በ cash
ምን አይነት ዶልፊን ሁለት ሺ ስምንት
እኮ አሁን ገባኝ። D4D ነው ምንድን ነው?
ሪፖርት
D4D ይሄ ከፍ ያለው ረጅሙ ነው።
አይናማው ማለት ነው። ሻርኩ አይ አዎ፣ አዎ። ቫን አዎ።
ነው van ነው ፈልግ።
van አይደለም።
Okay እሺ። van አለ
በ van ሁለት ሺ ሁለት ነው ያለን ሶስት ነጥብ አንድ
አዎ፣ በ van ይጨምራል እንዴ?
በአይ ያለን እንትን የመኪናው
ይዞታው ነው እ፣ እስከ ሁለት ነጥብ ምናምን እንደዛ የለም utility ም ቢሆን እንደዛ van እ፣
2LT ሁለት ሺ አንድ አለን
van ነው van አይደለም። D4D 2LT ነው ሁለት ሺ አንድ ነው ሁለት ነጥብ አራት የሚባል አለን።
እሱ ስንት አለው?
ባንክ ይመቻችሎታል ስምንት መቶ ሺህ
Okay እ፣ እንትን ወይ ታሳውቃላችሁ እንደ D4D van ሲኖር ከዛ ስልክ ቴሌግራም join አድርገው የዛሬ በየቀኑ ስለምንለቅ እዛ ላይ ማየት ይችላሉ። ማሊባባ